ያው አቦ
አዎ boss።
ገብተሃል እንዴ
የት?
hello ቢሮ
ኧረ እኔ አልገባሁም።
ኧረ ገና ነህ እ ቅድም ያዝኩ ያልኩ መሰለኝ እና ታክሲ እ እ ታክሲ ያልኩኝ ያዝኩ ስትለኝ ቢሮ እንትን እንትን ጋር ው እንትን ጋር ነኝ። የት ገባ ቢሮ ነው እንዴ የምትለኝ? አልገባሁም።
እ እንትን ጋር ነኝ። እየወረድኩኝ ነው ታች።
ኧረ እኔ ይኸው እኔም እኮ ጌጅ ጋር ነኝ ኡ ታች ወርጃለሁ። ሳቢር ጋር ነኝ እኔ።
በለ አንተ የሆነ ልጅ ይዞኝ እንጂ በቃ እኩል ነበረ እንትን ያልነው ላይ ማለት ነው ደረስነው። አዎ እዛ ጋር እንትን ይዞኝ ይሄ ያስ የሚባለው ወረዳ አስር ሁለት አዎ
የሩብ ዓመት አፈጻጸም እዚህ ያለ ምናምን ብሎ በቃ ስለ ሲስተሙ ሲያድርግ ነበር ስለሚያዝገኝ ስለ ሩብ ዓመት አፈጻጸም እ ስብሰባ አለን እዚህ እንትን አዎ።
ስቴጂ አዎ።
አለና በዛው አዛግኝ አዘኝ በቃ።
እና እንዴት ነህ?
እና አለን በቃ ይኸው ባንኩ ጋር ደረስኩ።
እኔ ሳቢር ጋር እየወረድኩኝ ነው።
አይ እሄዳለሁ አንተ አዎ።
በቃ እዛው እንገናኝ።
እሺ፣ በቃ። እኔ የምልሽ ግን ማለት ነው አንዴ ነሽ ጫማሽ ደግሞ በጣም አንደኛ ነው።